ጤና ይስጥልኝ።
አብሮሽ
አቶ ሰይድ አቶ ሰይድ ነው?
አዎ፣ አቶ ሰይድ
እሺ ደንበኛችን ከ ArifPay ነው እየደወልኩ ያለሁት። ደውላ አመልክተው ነበር እኛ ጋር።
አዎ፣ አመልክቼ ነበረ ላክልን አላችሁ። ቴሌግራም ላይ ልኬላችሁ።
እሺ ደንበኛችን በእኛ በኩል ታይቶሎት ተስተካክሎለታል።
እሺ፣ ስለዚህ Vamos wallet ኡን check ያድርጉና
እሺ፣ ከ- ካልገባሎት Vamos ን ያናግሩ። በእኛ በኩል ተስተካክሎለታል።
እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን